አድርገው cancel አድርገው ራሷ
አሎ ወይዬ ደሳለኝ ደረስክ?
ደርሻለሁ፣ ግን በር ዘግተዋል።
ዝግ ነው?
አዎ ዘግተዋል።
እሺ እንደዚህ አድርግልኝ ደሳለኝ።
ቆይ እስኪ ቆይ ልቆርቁራቸው ቢከፍቱ ልቆርቁራቸው አንዴ ቢከፍቱ። አዎ ትዕዛዝ ነበረ። ማን ነው ወደ ሲደወላችሁ ሳታነሱ? እሺ አሁን ለማናገር ነው ካንተ ሽሮ እናናት ግባን ሌላ
hello እናቴ ሰላም አመሸሽ?
እግዚአብሔር ይመስገን።
ስደውል ስላላነሳችሁልኝ ነው። በመቶ ሁለት ዜሮ አራት ዘጠና ሁለት ታዛችሁ ነበር እንዴ? አንድ wing ሚካኤል ጋር ያለው ነው። አልታዘዘም።
እኮ CMC ነው። CMC branch ኣችሁ ነው አይደለ?
CMC branch ነው። CMC እና የተ- CMC ጫፍ አለ። ይሄኛው ሚካኤል ጋር ያለው ነው።
ሚካኤል ጋር CMC ሌላ ቦታ አለ እንዴ?
CMC ከተማ ጀርባ አለ ሌላ በፊት branch እንትን የሚለው ማለት ነው።
እሱ ሰሚት branch ነዋ።
አዎ ቆይ እሺ፣ cashier ኦች ይምጡና ያናግሯች። የታዘዘ ግን የተሰራ የለም። ሼፎቹ እንዳለ ወጥተዋል።
okay ስለዚህ እንትን order ኡ አልታዘዘም ብላችሁት ነበረ ቅድም ልጁም የተመለሰው አገናኝን ስላለው ነው እኛ
እኮ ቆይ እሺ፣ cashier ዎቹ ይምጡና ያናግሩት። እና ሰርኪ ነይ ቆሚ ብቻ ይጣቸው ይለምልኝ። ቆይማ ካሸሮቹ ይምጡና አዋሪያቸው።
እሺ እሺ ችግር የለውም እጠብቃለሁ ቆይ ላግ- ላገናኝሽ፣ ቆይ ላገናኝሽ። ውዴ። እ?
ሄሎ
ሄሎ እናቴ እንዴት አመሸሽ እግዚአብሔር ይመስገን።
እሺ እንትን በካቢው ነበር በመቶ ሁለት ዜሮ አራት ዘጠና ሁለት order ታዛችሁ ነበር እንዴ wing አልታዘዝኩም አልታዘዝኩም።
እሺ እናቴ አመሰግናለሁ እሺ እሺ
አሎ ደሳለኝ በቃ ትተኩጣ እሺ እሺ ካንስል ይሆናል አ መንከራተሪያ ነው እንጂ የሚደብረ ካንሰል ማን አዎ እንደሚያንደሩ ምንም አላነሳልኝ አሉ በቃ ከሀያ ጊዜ በላይ ነው የደወልኩት አንተ አዛ እንዳቴን ለማድረግ ሞክሬያለሁ ለዛ ነው እሺ
እሺ እሺ እሺ ወንድሜ ሰላም አምሽ